hello አቤት
ካሳ አለ እንዴ?
ምን ነበር አባ
ሁለት ሺህ አስር compact
አለ
ሁለት ሺህ አስር compact ትገዙኛላችሁ እ ትገዙኝ- ትገዙኛላችሁ ሁለት ሺህ መሸጥ አስር ፈልገህ ነው መሸጥ አዎ።
ፈልገህ ነው አ ይዘኸው ና መኪናውን ይዘኸው ከተስ ና ነበር የገዛሁት ከዚህ በፊት OK OK ስንት ጊዜ ሆነው
ገፋ ቢል ለአንድ አመት ምን ሆኖብህ ነው ምንም አልሆነም።
ቅያሪ
አዎ እኔ ወደ ኤሌክትሪክ ልገባ ፈልጌ ነው።
ስለዚህ ይዘህልና
እሺ በቃ ስመጣ ልደውል። ከናዝሬት ነው።
አ ከናዝሬት OK አ ከመምጣት በፊት በዚህ ቁጥር contact አድርገኝ ደውል 8234 ላይ
እሺ